ጤና ይስጥልን ቤተሰብ
አለ ሶማልኛ የለም የለም
እሺ እሺ የ BestBet ነው አዎ BestBet ነው
እሺ የ- የእኔ number password እፈልጋለን password ክ ጠፍቶብክ ነው አዎ ስለዚህ forget password በለው
ይሄ SIM card forget password ብለከዋል አዎ forget password
yes I'm forgotted password ይኸውልህ password ን ረስተክ ነው አይደለ
አዎ እሺ ስለዚህ forget password ስትለው SMS ላይ one time password ይልክልሃል
ገ- ግን not found ይላል
ምን ስትለው ነው not found የሚልክ
የ account እኮ message አይላክልህም hello
አዲስ account አይሰራም አዲስ account ለመክፈት ፈልገ ነው ይኸውልህ አዲስ account መክፈት ከፈለግ እ፣ እንትን ጎግል ላይ ገብተህ BestBet dot bet የሚለውን እሱን ስትገባ አዲስ account መክፈት ትችላለህ። ወይ ደግሞ ቴሌግራም ላይ step ኡን እንልክልሃለን
ቴሌግራም አይሆንም እኮ ቴሌግራም ላይ እንዴት መክፈት እንደምችል step ኡን እንልክልሃለን።
እሺ password ን ረስተህ ግን ከሆነ forget password ብለከው SMS ላይ ይላክልሃል one time password። እሱን ስታስገባ ይመጣልሃል።
አመሰግናለሁ እሺ